ጤና ይስጥልኝ። Fairadhiis inni bakkoon mul'atu.
ብሪ ጌሚቸራ ጋሻዴ ጌሚቸራትን አንፍኔ
ደንበኛችን አማርኛ መናገር ይችላሉ?
ብር ዲፖዚት አድርጌው ጌሙ ላይ እሺ፣
ግን አልገባልኝም። ጌሙ ላይ
ስሞትን ይገሩን ደንበኛችን።
የአሚር
ማን አሉ?
አሚር ኩመራ
እሺ፣ ደንበኛችን ቴሌብር በዚህ ቁጥር ነው የሚጠቀሙት?
አዎ፣ አዎ። አሚና አልፈቂ ይላል ግን ስሙ የቴሌብር ስሙ
እሺ፣ ይንገሩን።
ምንም ስልኩን በዚህ- በዚህ ቁጥር ነው የሚጠቀሙት ቴሌብር?
አዎ እሺ፣ የገንዘቡን መጠን ይንገሩኝ።
አምሳ ብር
እሺ፣ ወደ የትኛው site ነው ያስተላለፉት?
አዎ
ወደ የትኛው betting site ነው ያስተላለፉት?
እ፣ ኪዊክ
እሺ፣ ዛሬ ነው አይደለ የሞከሩት?
አዎ
እሺ፣ ደንበኛችን መረጃውን መዝግብ ይሉታል። አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን የቴሌብሩን ደረሰኝ ይልኩልናል።
እሺ
ቁጥር ላስይዞ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት እ፣ አስራ ሶስት ዜሮ አንድ እ፣ ሀምሳ አምስት
እሺ በቴሌግራም ነው አዎ በቴሌግራም የቴሌብሩን ደረሰኝ screenshot አንስተው ይላኩልን።
እሺ ሲልኩልን ለሚመለከተው አካል እናስተላልፍሎታለን። ሌላ የሚረዱት ነገር አለ?
የለም
ስለ አገልግሎት ሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ያስቀምጡልኝ።
እሺ መልካም ምሽት ይሁንልዎት።
እሺ